ሰላም ኢንቨስት ቤት
ሶማሊያ ያየለው
ሶማኛ የለም። ቴሌግራም ላይ አናግረን። እሺ
እሺ፣ ወይ አንድ ስድስት መቶ በንድ በንድ ነው
ፔንዲንግ አድርጎ ነው አዎ፣ በንድ ነው።
እንደበልክበት ስልክ ቁጥር ነው ኢንቨስት ቤት ስልክ ቁጥር።
እ ዜሮ ዘጠኝ እሺ ሀያ ስምንት ሀያ ስድስት ሀያ ስምንት ሀያ ስምንት እሺ
ሰላሳ ስምንት
አሁን የደወልክበት ስልክ ቁጥር ማለት ነው።
አዎ፣ የኔ ቁጥር ነው።
እሺ check እያደረኩት ነው።
እ ቁጥሩ ፈልጋል ወደ ምን
ቼክ እያደረኩት ነው እንዴ
አየሁ በቃ እሺ